ሄሎ ጤና ይስጥልኝ። Forward Logistics ሰላም ነው?
እግዚአብሔር ይመስገን።
አሁን የተደዋወል ነው ሰይፈ ገብሬ ነኝ።
እሺ አዎ እ እንትን ቆ- ቁጥሩ ሲመጣልህ refresh የሚል በሰማያዊ shade ውስጥ ያለ የለም ስልክህ ላይ ምን የሚል refresh
የለም።
ካርታ መጥቶልሃል አይደለ?
አዎ ካርታው መጥቷል። ከላይ ግን ምን ይላል?
እ እንደገና ይሞክሩ ይልና ስነካው እሱን እ እ፣ ከዚህ ቀደም ተመዝግበዋል ብሎ ይጠይቃል።
እህ፣ አዎ በ- ትለዋ- ብለዋል እ፣ አዎ ለማለት ይጠፋል መልሶ ስነካውም ይጠፋል።
application ኡ እ፣ እንትኑ አ፣ እቺ ታ- አ- እ፣ ከዚህ ቀደም ተመዝግበዋል የሚለው ይጠፋል።
okay እሺ ይህንን ስልክ ነው የምትጠቀመው ቴሌግራም
ቴሌግራም ሀምሳ ሰባት መጨረሻው አ አ፣ በቃ እዛ ላይ share አድርግሃለሁ ድጋሚ ታወርዷለህ እሺ እሺ እሺ አመሰግናለሁ ቻው።